hello ጤና
ይስጥልኝ።
hello hello ጤና ይስጥልኝ። እንዴት ነው?
አብሮ ይስጥልን። ከዊፕላስ ነበር የምደውለው።
ከምን ዊፕላስ Solution ከሚባል company። hello hello እየሰማሁሽ ነው።
ባለፈ app ላይ ተመዝግባችሁ ነበር አይደለ?
ምን ላይ app ዊፕላስ Solution app ላይ እ እሺ
እና አሁን ላይ የተመዘገቡትን active እያደረግን ስለሆነ እም፣ system ላይ የሚሞሉ አንዳንድ ጥያቄዎችን ልጠይቅሽ ነበረ።
እሺ እኔ ግን አሁን ስራ ላይ ነኝ። በጣም የበዓል ስራ ስለሆነ እም።
ስልኩም ይያዝብኛል። ወይ ወደ ማታ ትደውያለሽ?
እሺ ይቻላል።